ነበረ በዛን ቀን እባላለሁ ባኮ መላክ
ሄሎ
ሰላም ሄሎ፣ ሰላም ነው እናቴ።
እግዚአብሔር ይመስገን።
አይ ባለሙያ አንድ ባለሙያ
ባለሙያ ፈልገው ነው? ይቅርታ
ኔትወርክ ነው መሰለኝ።
ሄሎ
አዎ እናቴ ባለሙያ ፈልጌ ነበር።
እሺ እ ምን አይነት ባለሙያ ነበር የፈለጉት?
የምጣድ
እሺ ምጣዶት ምን ሆኖቦት ነው?
እኔ እንጃ ወደ ፊዙ አካባቢ ጋር እሷ ነገር ቦክሷ እምቢ እያለች ነበር ባለፈውም እና
ፊውዙ ተቃጥሎ ነው?
ፊዟ ሳትሆን ይቺ ከዋን ተለጣፊዋ ምጣድ ናት እና አ፣ ማያያዣ ያለች አይደለ ከዋናው ገመድ የምትመጣውና ምጣድ ውስጥ ያለችዋ የምታን እሺ።
እሷ ነገር እያጠረች ነውና እ፣ ዝም ብዬ ከእናንተ ጋር ደህና ባለሙያ ይመጣልኝ ብዬ ነበር።
መልካም እሺ። ከዚህ በፊት ጉዳዩን ከዚህ በፊት ጉዳዩን ተጠቅመው ያውቃሉ?
አይ አስመዝግቤ ነበረ፣ ግን እ፣ ባለሙያ ሲቆይብኝ በሌላ ባለሙያ ትታ ግን እ፣ ሲነግሩኝ አሪፍ ናቸው ብለውኝ ነበረ።
እሺ። ከዚህ እ፣ ስለዚህ ስለ ድርጅታችን መረጃ ከየት ነበር ያገኙት?
አይ እኔ ከፌስቡክ ላይ ነው ያገኘሁት።
መልካም እሺ። እ፣ ሀና ያው- ታስተዋውቅ
አዎ፣ TikTok ላይ አዎ ነው ታስተዋውቃለች። እሺ ጉዳዩን ጉዳዩን አ- አ- ስራና ሰራተኛን የሚያገናኝ አገልግሎት ነው። ለቤት ውስጥ ስራዎች በአቅራቢያ የሚገኙ ብቃት ያላቸውና ማንነታቸውን የተረጋገጠ ባለሙያ ነው እ፣ የምናገናኘው። እባክዎት ሙሉ ስሞትን ይንገሩኝ። hello
ሰቱ
ይቅርታ፣ ምን- እየተሰማኝ ስላልሆነ እየተቆራረጠ ስለሆነ በሌላ ስልክ ልደውልልዎት? በዚህ ስልኩ ቁጥር ነው የሚገኙት?
እኛ እሺ፣ እሺ፣ መልካም ቀን።